hello
ተቋረጠ። እናት እያወራሁሽ እ አዎ ተቋረጠ።
ከሆነ አወጣለሁ አለ።
እኛ እጃችን ላይ ያለው አሁን ይኸውልሽ አንድ ሚሊዮን ውክልናው ሊታሰብ ደውዬ ልንገርህ አንድ ሚሊዮን እጃችን ላይ ስንት አለን ያልከኝ?
አዎ።
ይቅርታ አንድ ሚሊዮን አንድ ሚሊዮን አ
okay። ስለዚህ እ፣ እኮ እንትን እ፣ አቶ ምናምን ይሆኑልህ እንዴ?
አይ እንደሱ አንፈልም።
እኮ እንደዛ compact ከሆነ ወይ- ማለት compact ከሆነ በ manual ልፈልግልክ ወይ ደግሞ እ፣ በአውቶማቲክ ሁለት ሺ አስሩን ሁለት ሺ አስር ሰባተኛ ወሩን አንድ አንድ ከአንድ ክፈል ነው አንድ ሚሊዮን ባንክ ላውጣልክ
እኮ እም- ለምን ያህል ጊዜ ነው ባንኩ?
ለሶስት አመት የሚቆይ አስራ አምስት ነጥብ አምስት ወለድ የሆነ
እ፣ በ- monthly ክፍ በየወሩ ክፍያው ምን ያህል ነው? አለ።
ሰላሳ ስድስት ሺህ ብር
okay እሱም ይሆነናል፣ ግን manual ብታደርግልን ዋጋው ቀነስ ካለ ችግር የለብንም።
እሺ በቃ ስለዚህ compact በ manual ልፈልግልክ
አ
እሺ በቃ እንግዲህ ቴሌግራማችን ማሊባባ dot net የሚል አለ እሱን join አደርግና ልክ አ- አ- አዳዲስ መኪኖች ሲወጡ እዛ ላይ ታገኛለህ ወዲያውኑ ደውልልንና በአካል ና
እሺ እሺ እሺ